ወይማ ጤና ይስጥልን ቤት ቤት
እንትን avatar application ኑ ላይ አይከፍት ብሎኝ ነበር።
application ኑ አይከፍትም።
application ኑ ይከፍታል፣ ግን avatar ኡ አልከፍት አለኝ። በዋይፋይም በዳታም ስለው ምንድን ነው የሚልህ? ልከፍት ስትሞክር
ምንም ዝም ብሎ search ነው የሚያደርገው።
okay፣ እስኪ connection ሊሆን ይችላል። ማን ሁሉም ጋር እየሰራ ነው አሁን ላይ። ዛሬ ነው ያስቸገረክ?
አዎ አሁን ነው ያስቸገረኝ። እኔ እስኪ connection ን check አድርገውና ሞክረውና እምቢ ካለ ደውልልን። እሺ፣ እሺ።
እሺ።